ሰላም ጤና ይስጥልን። ቤት ቤት
ቦነስ እንትን ለማለት ነበረ።
እሺ፣ cashier ኮዱ ቦነስ ለማስለቀቅ ነበረ።
cashier ኮዱ ንገረኝ።
አስራ አራት
እሺ፣
አስራ አራት እሺ፣ ሰላሳ አንድ ሰላሳ አንድ ሀያ አራት ሀያ አራት ዜሮ አንድ ዜሮ አንድ ቦነስ ሰጥቷል። እሺ አሁን
ስንት መቶ ሀያ ብር
ሪ መቶ ሀያ ብር ሰጥቶታል። እሺ ሰላም ስለደወልክ እናመሰግናለን። መልካም ምሽት።
እሺ